hello
hello ጤና ይስጥልኝ።
አብረሽ ጥልን አፍሬርኩ ነው የምልባ።
እሺ advertisement ትሰራላችሁ እንዴ? ምናልባት ቻናላችሁ ላይ ማስተዋወቅ ምናምን?
አይ advertisement እኮ አልሰራም።
እውነት አንዳንድ advertisement ኦች አይቼ ነበር።
okay አይ እሱ እንደ partnership ምናምን አይነት ነገር ሲኖር ነው እንጂ advertisement አንሰራም። ምን አይነት ነገር ነው ማ- ማስተዋወቅ የምትፈልጉት?
የትምህርት ቤት ማስታወቂያ ነበርና የትምህርት ቤት partnership ሳይሆን አዎ የኮሌጅ ማስታወቂያ ነው። የ medical ኮሌጅ
okay። አይ እንደሱ እንኳን አንድ እንትን ከምናስተዋውቅ
check አድርገሽ ምናልባት
እሺ እነግርልሻለሁኝ። ግን ያው እንደ training ምናምን አይነት ኮርሶች ምናምን የሚሰጡ እንትኖች እና partnership ሲኖር የምናስተዋውቀው እንጂ እ፣ እንደዚህ አናስተዋውቅም። ግን ለ- ልጠይቅና ላሳውቅ ሄላ ጠይቂልኝ። መስመር ላይ ልቀጥ ነበረ እንትኑ ኮሌጁ
የኮሌጅ ነርስ ኮሌጅ ነው።
እ? እ? እኔ ይቅርታ እየተቆራረጠብኝ ነው።
የኮሌጁ ስም ፋይነርስ ኮሌጅ ነው።
ፋይናንስ ፋይነር ፋይነር ኮሌጅ ፋይነር ኮሌጅ
አዎ።
okay። እሺ በቃ በዚህ ስልክ እደውላለሁ።
እ- እ- በዚህ ስልክ ደውይኛል። እሺ እሺ እሺ